ሌላ ሰላም ነው?
እግዚአብሔር ይመስገን።
Five L ይኖራቸዋል እንዴ?
አዎ አለን።
ስንት ሞዴል?
ሁለት ሺህ ሁለት
ሁለት ሺ ሁለት ሌላ ሁለት ሺ ሰማንያ ስምንት ዜሮ ዜሮ የሚባለው አለ
ሰማንያ ስምንት ሺህ ቤቱ ተሸጠ?
አለ ሁለት ሶስት ሞዴል ነው እሱ ዋጋ ሀያ ስድስት ነው።
ሀያ ስድስት አዎ።
መጨረሻ ነው።
የተወሰነ ድርድር ነው የሚኖረው። አይፈልግም። ንጹህ መኪና ነው። ንጹህ መኪና ነው። ያን ያህል ድርድር አይኖረውም።
ነው አዎ ምንም ሞተር ምናምን አይፈልግም።
አዎ፣ ምንም አይፈልግም። በፍተሻ
ፍተሻ ነው።
አዎ
Okay በቃ እሺ። እሺ